ጤና ይስጥልኝ አሊባባ።
ሰላም ናችሁ?
እግዚአብሔር ይመስገን።
አለን። አንድ መኪና ለቅብ ነበር። የእሱን አሸ ነው ራፍ ከአፍሪካ ህብረት የወጣ ብላችሁ
ከምን ያህል ከምን አለ?
እ፣ አንድ መኪና ለቃችሁ ነበረ ቴሌግራም ላይ እሺ ሁለት ሺህ ስንት?
ሁለት ሺ አስራ ስምንት ራፋፎር ከአፍሪካ ህብረት የወጣ
ሁለት ሺህ አስራ ሶስት RAV four ሁለት ሺ አስራ ስምንት አዎ
አለን ስድ- ስድስት ሚሊዮን ብር
እም፣ አይቀንስም እንዴ?
ስድስት ሚሊዮን ብር ነው። ድርድር ይኖረናል። በአካል መጥተው መናገር ይችላሉ።
ምን አልሽ?
በአካል መምጣት ይችላሉ። አባት መኪናዋን ለማየት
okay ገድ ነውር ገድር ሌላ አለ የሚቀንስ ነገር ታገዱት ዱቲ ፍሪ ይኖራችኋል?
ዶልፊን
ዱቲ ፍሪ ከቀረጥ ነጻ ይኖራችኋል እናንተ ጋር
ዲዩቲ ፍሪ ከቀረጥ እ
ምን አይነት መኪና ነው የፈለጉት?
ቶክሰን
ቱክሰን አሁን ላይ የለንም።
ምን አለ አሁን ላይ ከቀረጥ ነጻ
እኛ ጋር ያሉን መኪኖች አሁን ላይ ሀ- ሀይሉክስ አለን፣
እሺ ዲዛይር አለን፣
እሺ
ቪታር አለን፣ ጄቱር አለን፣
okay አባዱላ አለን፣ ዶልፊኖች አሉ።
በቃ እሺ ቶክሰን ነው ፈለግኩ
አዎ የለንም።
እሺ thank